የልቤን ያስልኝ እንዲታደራቸው እንትን አምቡላንስ ፈልገን ነበር። ወደዚህ ወደ ቃሊቲ አካባቢ ቃሊቲ አካባቢ ነው ያለ ነው።
ቃሊቲ ከቃሊቲ ወዴት?
ወደ ቴዎድሮስ አደባባይ እሺ፣ ምንድን ነው? ከቤት ነው?
ከቤት ነው የሚወጣው።
እሺ፣ ወዴት?
ወደ ቴዎድሮስ አደባባይ ወደ ሆስፒታል ነው?
እ ወደ ሆስፒታል ሁልሸት ሁልሸት ሆስፒታል
እሺ፣ ምንድን ነው ትይዛቸው?
ተይዛቸው እንትን ነው ክትትል አላቸው። እዛ አሁን ታሞ ነው።
እኮ ህመማቸው ምንድን ነው? የጤና ባለሙያዎች መጠየቅ ስላለብኝ ነው።
አ፣ ህመማቸው እንትን ነው